ይለው
hello ሰላም ነው።
ስገን
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘው እና ወደ አቪክል manufacturing PLC በ junior accountant ክፍት የስራ ቦታ ስላለው ሰኞ ጠዋት ሁለት ሰዓት ላይ ፈተና ስላላችሁ መምጣት ይመሻል?
አዎ እችላለሁ።
እሺ፣ ሰኞ ሁለት አካባቢ ሰዓት ነው?
ላይ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት
OK እሺ። ስልካችሁን በምን በዚህ ላገኝ እችላለሁ?
አዎ፣ ስትደርሺ በዚህ ስልክ ደውለሽ እ፣ ማግኘት ትችላለሽ።
እሺ ለቡ መብራት አይደል?
ከአርሴማ ቤተክርስቲያን ፊት ለፊት። እሺ፣ OK እሺ እሺ እሺ፣ ሁለት ሰዓት።
እናመሰግ- እሺ አመሰግናለሁ።
እሺ።
እሺ